የሚያነሳው ሰው የሚጠፋው
ሄሎ ብሔረሰቤ ነኝ።
ቤሊሳዊ አቤት እ እንዴት አመሸሽ?
አለሁ እንዴት ነህ?
እ ጌታ አለም ነኝ አ- አርባ ስምንት ሰላሳ ሶስት
ምን- ፒኑን ቼክ አድርግልኝ ከቻሎኒ ወደ ልታ
አርባ ስምንት ሰላሳ ሶስት
ስንት ቁጥር አለ?
ሰማንያ አምስት ብር ለምን ይወጣል?
እ?
የፉድ ወልዱ የፉድ ወልዱ አልወጣም አልወጣም። ንገሪው ለአቤል ስምንት ሰላሳ ሶስት ነው ያልከኝ።
አዎ አርባ ስምንት ሰላሳ ሶስት ቼክ አድርግልኝ እሺ ቤሊሳዊ
እሺ አንድ ቆይ፣ ምንድን ነው ያልከኝ?
pin check እንድታደርግልኝ ነው pin pin ከቻሎኒ ኦሎምፒያ አርባ ወደ ስምንት ሰላሳ ሶስት ስንት ቆጠረ አለ?
እ የቆጠረኝ ሰማንያ አምስት ነው አዎ ልደታ ኮንዶሚኒየም ነው ያለችው?
አዎ አዎ አዎ
እሺ ማን ነው ስምህ?
ጌታ አለም ጌታ አለም
ጌታ ለምሻ ይልሃለኝ እሺ